ትምህርት ቤት እሺ ዛሬ እንትን እየሰራ ነው ምን?
cash out online
እም፣ አላወቅኩም። check ላድርግልህ።
ይቻላል፣ ደስ ይለኛል።
ምን እያለክ ነው? ይሰራል።
አይ ምንም አላለኝም። እስከ ከትላንት ወዲያ ያወጣሁት ስላልሰራልኝ እስካሁን ስላላካችሁልኝ check ማድረግ ፈልጌ ነው።
ኦ cash out ነው እንትን withdraw ማለትክ ነው?
አ withdraw ይሰራል። ሞክረው። እሺ የባለፈው ነው እንትን ያለው የቆመው።
ይሰራል እሱ የዛሬ hello አዎ ሞክረው፣ ይሰራል። እሺ እሺ፣ እሺ፣ አመሰግናለሁ።
አመሰግናለሁ።